है ना सनम ने hello ይሰማኛል
ነበር እና የታዘዘው ሁለት ምግብ ነው። እሱ ግን
እ? ሄሎ ሰመረ ምን ሄሎ ሰመረ ሄሎ አይሰማም ደውሎ ነበር አሁን በዚህ ስልክ hello hello ድምጽ ከአይሰማም በጣም ይቆራረጣል
አይሰማም?
አሁን ይሰማኛል ምን አልከኝ እ? እ?
order ነበረኝ ነው ማለት ነው።
እሺ
ከዛ quantity ምግቡ ሶስት ነው፣ ግን የሰው ሁለት
ሁለት ብቻ ነው የታዘዝነው ብለውናል አዎ ከሁለት በላይ ምግቡ የለም አልቋል።
አልቋለው እንጂ ከኛ አልታዘዝንም አይደለም አይደለም ሁለት ብቻ ነው የታዘዝነው አይደለም አልቋል አሉ እሺ order number ንገረኝ
እ?
order number ንገረኝ እ። order number ሀምሳ ሰባት
ሀምሳ ሰባ ስድስት አዎ የትኛው አይተም ነው የሌለው ምንድን ነው የሌለው
አልባ
ሄሎ ወይ ይሰራል አለ፣ ግን የ customer ኡ ስልክም እየሰራ አይደለም። ይ- ይጨመራል አለ አንድ order ምግብ ይጨመራል አለ፣ ግን የ customer ኡ ስልክ አይሰራም።
በቃ እሺ። ስለዚህ አሁን ሶስትንም ሰጣሃለች አይደለ? ሶስትም ይሰራል።
አዎ በቃ የ customer ስልክ እንደማይሰራ እሱን አሳውቀናለሁ።
እሺ እሺ እሺ፣ ተማም ደውልላለሁ።